ጤና ይስጥልኝ እንዴት ቤት ረዴት ነኝ ምን ልርዳው?
እንትን ብዬ ነበረ አላበረው አለ እ?
እንትን ሞልቼ ነበር ቤቴ እሺ እና አሸንፌዋለሁ ግን አላበረዋለ እሺ ካሻር ኮዷን ንገረኝ።
መንትኑን ነው
ትኬት አይዲውን ከሆነ ቴሌግራም ላይ ላክልኝ።
OK። እንትን ቁጥሩ ልንገርሽ ዘጠና ስምንት
እ፣ cashier code ኡን ቴሌግራም ላይ ላ ማን ነው ticket ID ውን ከሆነ ቴሌግራም ላይ ላክልኝ።
እሺ እሺ